Thank you, በጣም Hello ዘግቼው ነው። አቤት እንዴት ነህ?
ሰላም ነው?
አለን አለን፣ አማን ነው። ብሩክ ነኝ ከቤት ቤት ባለፈው ባለፈው approve ያደረግን ልጆች ነን።
እሺ እሺ ምንድን ነበረ ደውሉለት ብለውኝ ነው።
ያው አሁን confirm የሚሆን ነበረኝ አልገባም እስካሁን
Okay ምን ያህል ብር ነበረ?
አንድ ነጥብ አስራ አምስት አንድ ሚሊዮን አስራ አምስት ሺህ ብር
አንድ ሚሊዮን አስራ አምስት ሺህ ብር አዎ።
እስቲ check ላድርገው። እሺ
አሁን ምን ነው በጣም በዛ ያንተ withdraw አለ ብዬ ነው
እንዴት
እ ብዙ ብር ነው withdraw የምታደርገው አንዴ።
አዎ የምናስገባውም እንደዛ አይደለ አዎ እሱማ አዎ።
ነው ሲገባ በዛ አላላችሁ እ?
እ?
እሺ፣
እ?
ስምንት መቶ አስራ አምስት ሺህ ነው ወይስ አንድ ነጥብ ምናምን የገባለ መጀመሪያ?
ሁለት መቶ ሺህ አሁን ገብቶልኝ ነበረ ከዛ በኋላ አልገባውም
ኦኬ በቃ ቼክ እናደርግና እንትን እንልሃለን። እሺ